Hello?
ሄሎ ሄሎ
ማታ በቻፓ withdraw አርግቼ እስካሁን ምንም የለም።
okay፣ በዚህ ቁጥር ነው ቤስት ቤት?
በዚህ ሳይሆን ዜሮ ዘጠኝ አርባ ሰባት እሺ
ስልሳ እሺ።
ስድስት ሰባት ስልሳ ስምንት 0947 66 ስልሳ ስድስት ሰባ 70 ስልሳ ስምንት 68 አሁን በቴሌግራም screenshot ኡን እየላኩላት ነበረ ቤተልሔም okay። ለ screenshot ማለት screenshot ማለት sorry።
ማለት transaction ኡ ማለት ነው።
አይ withdraw ከሆነ እኮ ችግር የለውም check አደርግላለሁ። ሶስት መቶ ሀምሳ ብር ነው።
ሶስት መቶ hello ሀምሳ አዎ፣ okay፣ ሶስት መቶ እሺ።
ሀምሳ
እም፣ hello hello አሉ
በይቅርታ በእኛ እንትን balanced ሆኗል። በእኛ system ላይ balanced ይላልና ወደ ንግድ ባንክ ስለሆነ ትንሽ ሊዘገይብህ ይችላል፣ ግን ይገባል። ወደ ኤልያስ አዎ።
አብዱራህማን አማኑ አካውንት አዎ ይገባል።
አዎ ወደ አንድ ሺ አርባ ሶስት ሰላሳ አምስት ሀምሳ አራት አዎ ዘጠኝ የአቶ መቶ ሰባት ቱራማን አማኖት Yes፣ ፍቅር እኛ ነው ጋር ባላንስድ ነው፣ ግን ትንሽ ይዘግያል እስኪገባ።
እኮ ለቻፓ ሪፖርት ምስሉት እናንተ ናቸው አይደል?
አዎ አዎ፣
እሱ ሪፖርት አድርግልኝ ማለት ነው። ያው እሺ ለጊዜው እኛም በቃ አደርግልሃለሁ። አዎ አንዳንዴ ምንድነው አሁን ማታ ላይ ጠየቅኩኝ።
አዎ ሜቢ አዎ፣ ጠዋት አሁን ከገባሽ እ፣ okay ከእንደገና እኔም እ፣ ለመጫወት ወይ ደግሞ ለመመደብ ስለምፈልገው እንደዚህ okay፣ ሲዘገይብኝ እ፣ ትንሽ እሺ እኔም እዘናጋለሁ ማለት ነው።
እሺ፣ ሪፖርት አደርግልሃለሁ።
አይ ከዛ ሲመልሱልኝ አሳውቃለሁ። ቴሌግራምም ጽፋለሁ አይደል?
አዎ እዛ ላይ አሳውቃለሁ። እሺ እሺ